ሰላም ጤና ይስጥልኝ። ከአዲስ አበባ Outfits ነው የደወልኩት። ቢጃማ order አድርገሽ ነበር። order ኡን ማስጀመር ትፈልጊያለሽ?
አዎ፣ እንትን ዋጋቸውን እንትን ማለት ነበር። አን- አንዴ እንትን order አላድርግና እንትን ባይልኝ አንዴ ስራ ላይ ሆኜ ከሰምኩ
okay ከ- ኦኬ ፕሮሰሱን ታውቂዋለሽ። እሺ